ጤና ይስጥልኝ Best Bet
ሰላም ነው አባቴ?
አለ
አሁን Best Bet ላይ ማለት ነው እሺ
ሶስት ሺህ ብር ወደ ቲቪ ላይ ማለት ነው
እሺ withdraw አድርጌ እስካሁን process እያለ ነው። አንድ ሰላሳ አርባ ደቂቃ ይሆናል።
አ ቻፓ ዛሬ እሺ።
ትንሽ transaction ትንሽ delay ስለተፈጠረ ነው። ትንሽ ቻፓ?
ቻፓና ይገባልሃል። አዎ ትንሽ delay ማለት ትንሽ- አሁን check አድርግልኝ እስቲ
አ፣ እሺ ቁጥሩን ልንገርህና check አድርግልኝ።
አይ processing ካለ ምን መሰለህ ከኛ system ወጪ ሆኖ እሱ ጋር ነው ያለው። አሁን ስለዚህ cancel ብለው cancel ብለው ምን ሊፈጠር ይችላል?
አይ አይመልስልህ cancel ብለው ሞክረው ግን ለማንኛውም አይመልስም አይመልስልህ።
አይመልስም።
አዎ።
እስቲ check አድርግልኝ ስልኬን ልንገርህ።
እሺ ሞክና እንትን በል no no cancel አልለውም ስልኬን ልንገርህና check አድርጉ process ኡን ወይም ማለት ነው እሺ
ሰማንያ ስድስት ሰላሳ ሶስት
ሰማንያ ስድስት ሰላሳ ሶስት ዜሮ አራት ሀምሳ ስድስት ኧረ ሰላሳ ሶስት
ዜሮ አራት ሀምሳ ስድስት ሌላ
እሺ processing ላይ ነው። ሶስት ሺህ ብር ነው አይደለ?
አዎ ሶስት ሺህ ብር processing ላይ ነው። ይገባልሃል። እሺ ትንሽ ችግር ስለተፈጠረ ነው ቸኮል። እሺ፣ ሰው- እሺ።
ቅርጻ